የግሎባል ባንክ ኢትዮጵያ ባለአክሲዮኖች የቦርድ አባላት መስፈርቶችን የሚያሟሉና ለባንኩ እድገት አስተዋጽኦ ያደርጋሉ ብለው የሚያምኑባቸውን እጩዎች ታህሳስ 19 ቀን 2017 ዓ ም በአድዋ ሙዚየም አዳራሽ በሚካሄደው የባለአክሲዮኖች ስብሰባ ላይ መጠቆምና መምረጥ የምትችሉ መሆኑን በአክብሮት እያሳወቅን የዳይሬክተሮች ቦርድ አባል ሆኖ ለመመረጥ መሟላት ያለባቸውን መስፈርቶች በተመለከተ በባንኩ ድረገጽ www Global Bank Ethiopia dot com ላይ መመልከት የምትችሉ መሆኑን እናሳውቃለን። ግሎባል ባንክ ኢትዮጵያ አክሲዮን ማህበር